ጤና ይስጥልኝ አርፍቴ ረዴት ነው ባኩ ምድርዶ
እንትን ለማድረግ ነበረ በቴክስ እየተጫወትኩኝ ዲፖዚት ለማድረግ በአይስ ሲቢ ብር እምቢ አለኝ እና ኮመርሻል ባንክ ኦፍ ኢትዮጵያንም ኮንታክት አድርጊያቸው ሁሉ ነገር ኦኬ ነው። ኦኬ እና ቤቴክሶችን ማናገራቸው ሁሉም አሪፍ ነው እና ስራ ይሰራል አሉኝ እና የእናንተን ቁጥር እነሱ ነው የሰጡኝ እና ምንድን ነው ማለት እዚህ አይነት problem አሉ ነው ነው የሚለው credential ኡ user of credential has expired ነው የሚለው message ኡ እና አሪፍ ፔይ ማስገባቱን የተቸገሩት ደንበኛቸው ቁጥር ነው የሚመዘገብ እና ለሚመለከተው አካል አስተላልፍሎታለሁ። የሚደርሰን አዲስ መረጃ ካለ ደውል እናሳውቆታለን።
Alright so በዚህ ቁጥር ነው alright። ግን ከእንትን ጋር የተያያዘ ነገር አለው እንደ either like አሁን የቴሌ ብር ጋር እዳ አለብኝ። so ከእሱ ጋር የተያያዘ ነገር አለው? ምንም የለውም። Alright ያ መረጃ የለንም ደንበኛችን።
Alright so ይሄ ነው ቁጥሬ። በዚህ ቁጥር contact አድርጋቸውና if there is anything ደውሉልኝ please።
እሺ ስሙትን ማን ልበል?
ዘርዬ ማን አሉኝ?
ዘርዬ ሙሉነህ።
እሺ ወደ ቤቴክስ ነው ያሉኝ።
አዎ ቤቴክስ ቤቴክስ አለ deposit።
እሺ አዎ deposit ላደርግ ስል like እንትን እንትን ያደርገዋል the user has security expired አድርጓል።
expire አድርጓል። እሺ ወደ ሌላው betting ሲሞክሩ ይሰሩሎታል?
No ሌላ betting አይሰራም።
ለሁሉም ነው እንደዚህ አይነት መረጃ የሚሰጡት?
አዎ።
እሺ እሺ፣ እናመሰግናለን ስለሰጡን መረጃ። ያለው አዲስ ነገር እናሳውቁታለን።
መልካም። እሺ፣ ታንኪ ነው።
እሺ፣ መልካም ቀን ይሁንልዎት።
አሜን አሜን። ያንሱ